ጤና ይስጥልኝ የተሸጠ
እንደምን አልኩ ወንድሜ።
ሰላም፣ እንዴት ዋሉ?
ዛሬ ከዋሽንግተን አዲስ አበባ ስንት ሰዓት ይገባል?
በምን አየር መንገድ ነው?
ኢትዮጵያን
normally ያው ጠዋት የሚገባ ነው ያለው። እስቲ አንዴ check ላድርግ።
ጠዋት ብቻ ማታ የሚገባ የለም።
እኮ ከዋሽንግተን ነው አይደል ያሉ?
አዎ ከዋሽንግተን ነው።
አዎ ዋሽንግተን ጠዋት ነው የሚገባው። እስቲ አንዴ እሺ
አዎ ጠዋት አንድ ሰዓት ላይ ነው እኮ ዋሽንግተን የሚገባው ሁሌ።
ጠዋት አንድ ሰዓት አዎ እሺ እሺ፣ ታንኪ እሺ።
ጠዋት። እሺ እሺ፣ ሌላ መረጃ